ወይ ወይ እንዴት አደርክ?
ሰላም አደርሽ?
እታበዝ የምትባል customer ማለት ነው። ፈረንሳይ ጉራራ ነው አለች location ኗ እና ብዙ order አለ ዛሬ የሚወጣ ለፕሮግራም ነው አንድም እንዳይቀርብኝ እያለች ነው።
እንዳለ product ኡ assign ተደርጓል።
assign ተደርጓል። ትላንት ነው assign የተደረገው። አንዳንዶቹ ናቸው ዛሬ።
በቃ assign ከተደረገ ይወጣላታል።
no new ላይ አልገባችም እኮ የትላንቱ ትላንት assign ብቻ የነበረ ነው። ቁጥሯን ልንገርህና ሁሉንም product አውጣላት ሶል በእናትህ።
እሺ text አድርጊ።
ፈረንሳይ ጉራራ ነው። እሺ location ኑንም እጽፍልሃለሁ። ሁሉም ይውጣ በሀያ ሰባት ያዘዘችው በሙሉ።
እሺ እሺ እሺ ሶል እሺ እንዳትረሳ።
አልረሳም።
እሺ